Hello ሰላም ናችሁ?
ሰላም እንትን ፈልገን ነበር አንድ patient CT የሚነሳ ነበረ ከየካቲት ነው
እሺ እና እንትን oxygen require ያደርጋል። ኦክሲጂን ያስፈልጓል። ሁለት ሊትር ላይ ነው የሆነው።
አምቡላንስ ፈልጋችሁ ነው?
ያ
እሺ ጌት ማለት የካቲት ሆስፒታል ነው እና ኦክሲጂን ይፈልጋል። በዛው ለማለት ነው።
በዚህ ስልክ ይደወልላችሁ።
አ ችግር የለውም። አ እሺ ሌላ ስልክ ይደውልላችኋል። ጠብቁ።
እሺ